ጤና ይስጥልኝ ሁሉ ስፖርት ነው።
hello withdraw ቅድም ደውዬ ነበር እና ቴሌግራም ላይ ልኬላችሁ withdraw እንትኑም ማለት ነው። አዎ ሰሚር ነው የሚለው እኔ user name ኤ የከፈትኩበት ሁሉ ስፖርት ማለት ነው። CBE ው ደግሞ ሰመረዲን ነው ሙሉ ስሜ ማለት ነው። እኔ user name ኤን ሰሚር ነው ያልኩት። CBE ው CBE ው ሰመረዲን ነው የሚለው።
ችግር የለውም እሱ ሳይሆን ስልክ ቁጥሮ እ ስልክ ቁጥሮት እኮ የምጠቀመው በራሱ ስልክ ቁጥር ነው በከፈትኩበት ማለት ነው። CBE ውም ያለው CBE ብሩም ያለው በከፈትኩበት ነው።
እሺ እና አሁን ምን አ- ግዴታ ስሙ መመሳሰል አለበት ስለ- ስላለችኝ እኮ ነው። ቅድም ደውዬ ነበር እና user name ህና CBE ብሩ ተመሳሳይ መሆን አለበት ነው። ተመሳሳይ ነው። እኔ አሳጥሬ ሰሚር ስላልኩት ነው። ያው CBE CBE ብሩ ደግሞ ሰመረዲን ነው የሚለው ሙሉ ስሜ ማለት ነው።
እሺ አንድ ብቻ እንዳጠብቅ
እሺ።
deposit ነው ወይስ draw ነው የነበረው?
withdraw ነው withdraw ነው።
በቴሌ ብር ነው እንዴ የፈለጉት draw እንዲሆን?
አይ ቴሌ ብሩ በእኔ ስም አይደለም በ- በራሴ በ CBE ብር ማለት ነው። አሁን በምጠቀምበት ስልክ ቁጥር- ስልክ ቁጥር CBE ብሩ በራሴ ስም ነው። በሱ እንዲሆን ነበረ።
እሺ CBE ብር ላይ የሚጠቀሙበትን ሙሉ ስምና ስልክ ቁጥር ልከውልናል።
እሱን ልላከው አሁን ቴሌግራም ላይ አሁን አዎ ላላክ- ይላኩልን ይላኩልን ዘጠና አምስት ይኸው አሁን እየላኩ ነው።
ይላኩልን። እሺ እሺ